እኔ ግን ማለት ነው let me tell you something hello hello ሰላም ጤና ይስጥልን ማሚ ሰላም ነው እንዴት እንዴት አረፈዳችሁ አለን ምስል አላህ ይመስገን ከዊ ፕላስ ሶሉሽን ነበር የደወልነው እሺ link ልከንላችሁ ነበር በዚህ ስልክ እ- በእናንተ እ- ስልክ በደወልንበት ስልክ link ልከንላችሁ ነበር እንድትመዘገቡ
እሺ ምንድን ነው ተመዘገበ register አደረጋችሁ
አዎ የማስታወቂያውን ነው አዎ
አዎ አዎ አድርጌ አድርጋችኋል okay መልካም ሀስ- ይሄኔ ሀሳብ አስተያየት ካላችሁ link ኩ በተላከበት ስልክ ቁጥር ደውላችሁ መጠየቅ ይቻላል እሺ እናመሰግናለን መልካም ቀን መልካም